Hello ጤና ይስጥልኝ ቤስት ቤት ሰላም ነው?
ሰላም
እንዴት ነው?
ምን አልከኝ?
game ኡ አይሰራም አለ።
የትኛው
የአውሮፕላኑ እ
ብር ነው ይገባል፣ ብሩ
Game የትኛው game ነው አልሰራም ያለ?
ተቀየረ እንደ ሲቢኢ ብር ሲቢኢ ብር አለ ቦታው ቴሌ ብር የሚለው
እሺ ሲቢኢ ብር አለ Okay። በ- በቻፓ ነው በሳንቲም ነው?
በሞባይል ማለት ነው።
ገባኝ። በቻፓ ነው በሳንቲም ነው እ de- deposit ለማድረግ ነው በብር ነው በሳንቲም አለ።
Deposit ለማድረግ እኮ ቻፓና ሳንቲም አለ። አሁን አንተ ከየት ነው deposit ማድረግ የፈለከው?
ወደ ብር ወደዛ መ- ማሳለፍ ወደ ኢቲ
እ ወደዛ ብር ለ- ላሳልፍ ብዬ እኮ ከየት
ከ- የ- ከቴሌ ብር ከቴሌ ብር ነው አ እኮ በቻፓ መጠቀም ትችላለህ።
ታፓ
አ
እሺ፣ እሺ። ታፓ እሺ።
እሺ